ሄሎ
ሄሎ ሰላም ጤና ይስጥልኝ ቤት ቤት
ውስደሮች ያለው ቤስት ቤት ላይ ነው።
አካውንት ላይ አልገባም።
አልገባም አካውንት ቴሌ ቴሌ ብር ደግሞ አይገባም።
እሺ ቤት ቤት ቁጥርን ንገረኝ።
ዜሮ ዘጠኝ ዜሮ ዘጠኝ አስራ ሶስት አስራ ሶስት አ ዜሮ ዘጠኝ ሰላሳ ሶስት ዜሮ ዘጠኝ ሰላሳ ሶስት አስራ ሶስት አስራ ሶስት ሀያ ዘጠኝ ሀያ ዘጠኝ ሰማንያ
ሰማንያ እሺ መቼ ነው ዊዝዶ ያረከው?
ያ ቀን ሀያ ዘጠኝ ነበርኩ ቀኑ
እሺ ስንት ብር ነው?
ስድስት መቶ ብር
ስድስት መቶ ብር ገብቶልሃል ነው የሚለው ቴሌ ብር account ላይ።
እና አሁን check ሲያደርጉ ነው አሁን
ሳንቲም ፔዮች ጋር ደውልላቸው። ከቤስት ቤት side ወጥቷል። ሳንቲሞች ጋር ነው ያለው። ዘጠና ሶስት ስልሳ ላይ ደውልላቸው።
ምን ልል ዘጠና ሶስት ስልሳ ላይ ደውልላቸው።
እሺ እሺ